ናሁ ቤት ሆኖ የሚደበልቅ ማለት ነው። እዚህ ላይ ሃሌሉያ ለአብ ሃሌ ነው ሃሌ ሉያ ለአብ በመስቀልሁ አተበነ ሃሊ ሉያ ለወልድ በመስቀሎ ቤዘወነ ሃሌሉያ ወልደ መንፈስ ቅዱስ በመስቀሉ ኮነ ሕይወትነ